አቤት hello ወይ ወይ ወይ ሰላም ነኝ ሮቢ። እንትን ነው እሺ፣ order number ተሳስታ ተቀብላን ነው ተሰርቷል። already ደቂቃው እኮ ሄደ። በእናትሽ በዛ ላይ customer ደውሎልኛል ቆየ እያለ በቃ አይ ሰርተውታል። ሲጀመር ግን order number ሲቀበሉን ተሳስተው ነበርና የሌላ ሰው order መስሏት ነው። በዚህ order number አልተቀበልም ያለች ምግቡ መሰራት አልሰራም፣ ገና ሊሰራ እየተሰራ ነው እየተሰራ ነው አይደለ?
አዎ።
ግን አዎ half salad ስለሆነ ቶሎ ይደርስልሃል። እኔ ገባኝ። ግን አስተላልፍልሃለሁ።
customer ማርያምን ገና order ኡን እንዳያስኩ ነው የደወለልኝ። አፍጥነው ብሎ አሁን ምንድን ነው ብለው እ፣ ይታገሳል ቶሎ ይሰጠዋል ብዬ አስባለሁ።
እሺ እሺ እሺ ሮቢ